የለውጥ Best Bet ኢትዮጵያ ባንክ ላይ Best Bet ብር ማሳለፍ አይቻልም እንዴ?
ይቻላል ማሳለፍ።
አሁን አይቻልም አለኛ ይቻልም ምንድን ነው የሚልህ
ስድስት ቁጥር ብለኝ እኔ አሁን ብር ላይ ስነካው ስድስት ኮድ ነው የሚጠይቀኝ።
ስድስት ኮድ
ብሬን አስገብቼ በቃ እዚያ አስገባው
deposit የምታደርገው Best Bet website ኡ ላይ ሆነ ነው ታውቀዋለህ አይደለ?
Best Bet ን አውቃለሁ።
ያ Best Bet ውስጥ ገባና deposit የሚል አለ አይደለ? ከላይ
አዎ
ያ deposit የሚለውን ትነካውና
ነካው እኮ
ከዛ ምንድን ነው የምትጠቀመው? ቴሌ ብር ነው CBE ብር ነው ምንድን ነው?
ሲሚ ብር ሲሚ ብር እና ሲሚ ብር ነው CBE ብር ከሆነ SantimPay ሶስተኛውን ነው የምትመርጠው። እሺ ሶስት ምርጥ ሲሚ ብር ሲሚ ብር ሁለተኛ ነው ሶስተኛ ነው?
ሶስተኛ ሶስተኛ ሶስተኛ ላይ ኢትዮጵያ ባንክ ነው ማለት ነው።
አዎ CBE ብር ሶስተኛ ላይ ነው። እሺ
ሶስተኛ ነው አይ